ሄሎ ሄሎ አስራት ወይ ይቅርታ ምን ነበር እዚህኛው ላይ የፈለግከው game ኡ እንድንጭኑ ነው ወይስ የ cashier ኡን login እንድናደርግልህ ነው በቃ login cashier ኡን login እንድታደርጉ game ኡን እንትን ላይ አግኝቼዋለሁ ምኑ ላይ channe- channel ኡ ላይ በስቲ ቤት የምንሆን ኦኬ፣ አግኝቼዋለሁ በዲሽ ነው የምታጫውተው አዎ በዲሻ በቃ እሺ፣ እሺ ይኸው cashier ኡን ገብቷል አሁን login- እያስተካከል ነው እያስተካከል ነው አዎ፣ አዎ። ሴቪውን እዛው እ?
ትፈልገዋለህ ሴቪውን ወይስ እንደዚህ ይቀመጥ
ሰብ ይሁን ቢሆን አይሻልም እሺ ትችላለህ ካይ እናንተ የምትፈልገውን ለማድረግ እሺ እሺ እሺ እሺ እሺ አስራት የካሸሩን ነው የሚገባው